ይመስለኝ አሪፍ ቤ ሎዛ ነኝ። ባኮም ልርዳው።
ሎዛዬ እንዴት አመ እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ዋሉ?
አለን። ማታ deposit አድርጌ ጃምቦ ቢት ላይ ብሩ እስካሁን ድረስ አልገባም።
እሺ ደመኛችን ደውሎ አስመዝግበው ነበር።
ምን በምን ላ- አታነሱ ስልክ በምን ላስመዝግብ?
እሺ ደንበኛችን ይቅርታ እንጠይቃለን። ወዴት ነበር deposit ያደረጉት?
ወደ ጃምቦ ቢት
እሺ ደንበኛችን ምን ያህል ገንዘብ ነበር?
ሶስት መቶ ብር
እሺ ደንበኛችን ከቴሌ ብሮት ነበረ deposit ያደረጉት?
no ከ CBE ብር CBE ብር
ከ CBE እሺ አዎ።
ሙሉ ስሞትን ማልበል ካሊድ መሐመድ አወል ሙሉ ስሞትን አ ካሊድ መሐመድ አወል እሺ ደንበኛችን አሁን በደወሉት
አ እሺ።
09 አሁን 13 በደ- 06 78 61 አስራ ሶስት ቤት አ 06 78 61 በሱ ነው ሲቢ የሚጠቀሙት ደንበኛ እ አ በሱ ነው አዎ።
የምጠቀመው በሱ ነው የሚጠቀሙት ሲቢ አ አ